ሄሎ ሄሎ ቅርታ ተቋረጠ። ደውዬ ነበር አሁን።
እሺ የቆዳ ሕክምና ፈልጌ ነበር። ይኖራል እናንተ ጋር?
አዎ አለን። አዎ ስንት ሰዓት ላይ?
እሺ አንዴ መስመር ላይ ጠብቁኝ።
እሺ
ሄሎ ሄሎ እ ዛሬ አራት ሰዓት ላይ ይገባሉ። ሐሙስ ደግሞ አስራ አንድ ሰዓት ተኩል ይገባሉ።
አራት ሰዓት ማለት ማለት ላይ ማታ- አዎ ማታ ላይ አራት ሰዓት
አዎ እንደዛ ነው ፕሮግራሙ የሚያሳየው። ግን ካልተቀየረ maybe እስቲ check አድርጌ መልሼ እደውልልሻለሁ።
እ የትኛው branch ላይ ነው የሚኖረው? አንድ ቦታ ቦሌ ብቻ ነው?
ሯንዳ።
ቡልቡላ ቦሌ ብቻ?
ሯንዳ። አዎ።
ቡልቡላ ላይ አለ?
እ ቡልቡላ ላይ የሉ okay። ይቅርታ check ታደርግልኛለህ? መልስ ትደውልልኛለህ?
መልሼ እደውልልሻለሁ።
እሺ እሺ እሺ።